ሄሎ ጤና ይስጥልን ብስቤት
ወንድም ሰላም ብለናል።
አለን አለን ሰላም ነው።
የደስ ቤት ነው።
ቤስት ቤት አዎ።
እሺ፣ የሆነ ነገር ባግዝ ነው።
እሺ ምንድን ነው? ሄሎ
ይሄ ቁጥር አካ- የኔ ቤስት ዲስ አካውንት ነው እሺ እና ሰላሳ ቀኑ ሰላሳ እ- እ- አ- እሱን ሰላሳ ቀን የነበር ጊዜ እሺ
እ፣ ብር ወደ account ልክ አላልኩትና እህ፣ account ኡ ደግሞ አልደረሰም። ከ Best Bet ደግሞ ወጣች እሺ ስልክህን ንገረኝ፣ ስልክ ቁጥርህን የ Best Bet።
ዜሮ ዘጠኝ እሺ
ስልሳ ስምንት እሺ
ሰማንያ ሰማንያ አንድ
ሀያ ስምንት ሀያ ስምንት
ሀምሳ አምስት ቤስት ሰላሳ የነበረ ጊዜ
እሺ መች ነው ቀኑ?
እ?
መች ነው ቀኑን ታስታውሰዋለህ? መች ነው?
እ፣ ሰላሳ የነበረ ጊዜ ቤቱን በሰላሳ አዎ ሰላሳ ቀን የነበረ ጊዜ ቤቱ
ስንት ብር ነው? ስንት ብር ነው?
ስድስት መቶ ሀምሳ ነው ወንድም አይ ወንድም እያየሁት ነው።
እያየሁ እና ሶስት መቶ ደግሞ Chapa ውስጥ ነው
እሺ ለተፈጠረው ችግር ይቅርታ። እሺ አሁን ምን?
ወደ Best Bet account ተመልሷል። እሺ ብሩ እጅ ወደ እና ሶስት መቶ ሌላ ግል Chapa ው ያለው መች ነው እሱ?
በዛ ቀን ነው በ Chapa እሱ balance ነው ገብቶልሃል፣ ወደ account ገብቶልሃል። እሺ ሶስት መቶ ብር በ Chapa የሞከርከው አዎ።
በሳንቲም የሞከርከው ስድስት መቶ ሀምሳ ደግሞ አሁን Best Bet account ላይ ተመልሶልሃል።
እሺ፣ እና ሶስት መቶ ግን በዛ ቀን ነው ገባው ያሁን ነገር አ ገብቷል። አሁን አሁን check አድርገው። እሺ እሺ ወንድም